ጤና ይስጥልኝ የኢትዮ ጥሪ ማዕከል እባክዎት ምን ልርዳዎት?
ትኬት ለማስቆረጥ ነበረ ይቻላል። ጄት ወዴት ነው የፈለጉት?
ከ- ከአዲስ አበባ ወደ ጅቡቲ
ከአዲስ አበባ ወደ ጅቡቲ
እም። አትምጭ አትምጭ ለስንት ሰው ነው የፈለጉት?
ወተቱን አሙቁ ይችላል እንትን ለአንድ ሰው እሺ ለመቼ ነው የሚፈልጉት?
ለ- ከአስራ አምስት ቀን በኋላ
አምስት ቀን በኋላ። ኦገስት አንድ ላይ ማለት ነው አይደል?
አ?
ኦገስት አንድ ማለት ነው። መመለሻው መቼ ነው?
መመለሻው ከ- ከወር በኋላ
ከወር በኋላ ከሆነ